ስፖርት ባኮ የምንወደው
ሄሎ ሁሉ ስፖርት ነው ባኮ የምንወደው።
እንትን ነበር እናቴ፣ አሁን ልከሽልኝ ነበር ቴክስት እና መልሼ እልሻለሁ። እስኪ የትኛው ነው ማንብርሽ? እ
የ- ቴሌግራም ላይ ማን አዎ፣ የሚለው ነው?
ፍጹም ናቲ ነው።
አይ ፍጹም የሚል አለ።
ቴሌግራም ላይ የሚለው ፍፄ የሚለው ነው ወይስ ላ ፍጹም ደረጀ?
ፍጹም- ፍጹም ደረጀ ነው የሚለው።
እሺ እሺ፣ አስተላልፈን ልዎታል።
እሺ ና